Hello. hello
አቤት ሰላም ጤና ይስጥልኝ። ቴሌቪ
አቤት ስጥልን።
አለን። ምን ልርዳው?
ጥያቄ ስን ጥያቄ ከመለስ ነው ሽልማት የሚሰጠው። እንደገና ደግሞ እሺ፣ ተከታታይ አስር ጥያቄዎችን ሲመልሱ ትኬት ይሸልሙታል።
ጌቴ
አ አ- እስከ አስር ይጠይቆታል። አስሩንም ሲመልሱ ትኬት ይሸልሙታል። በሚሸልሙት ትኬት እድሎትን መሞከር እድሎትን አ- እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጆች ያገኛሉ። hello
አቤት ያው ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ። ማንኛውንም አይነት ጥያቄ እሺ፣ ግልጽ ነው። ጥያቄውን በአማርኛ ነው ፈልጌ ነበር።
ይቅርታ፣ ጥያቄና መልስ ላይ አማርኛ የቀየረለትም ያው መግቢያውን ብቻ ነው ወደ አማርኛ የሚቀየረለት።
መግቢያውንም ይቀየራል።
አ መግቢያውን ብቻ ነው የሚቀየረው።
አመሰግናለሁ።
ችግር የለውም። እሺ